Hello. Hello.
Selam gösteriyor.
Hello.
Selam gösteriyor.
ሄሎ አይሰማም?
ይሰማል። እሺ ምን እንርዳታል?
አቡ አስጨናቂ ገመቹ ነኝ ከመተሐራ።
እሺ አስጨናቂ፣ እሺ ምን ነበረ?
አሁን የስፖርቱ እንትን ተልኮልኝ ነበርና እሺ ከስንት እስከ ስንት ነው የተላከው? እዚህ ጋር የሚለው ከአምስት እስከ አስራ አንድ ነው።
ምንድን ነበር የተላከለ? አንክሌ ምንድን ነው ምንድን ነው?
የባላንስ ገብቶልን ነው ከአስራ አንድ ይላል የስፖርት
የስፖርቱ እሺ አዎ።
እስቲ ቆይ አንዴ እሺ አንዴ ጠብቀኝ። ሄሎ አቤት አቤት።
ፋይናንሶች ነው የላኩት አ- አስጨናቂ አ ለእነሱ ፋይናንስ በደ- ለእነሱ ደውላቸው እሺ እኩስ ደው- ደውዬላቸው በዚህ ደውል ብሎኝ
ኦኬ እኛ ጋር ሰፖርት ይህንን ስለማናውቅ ነው ስ- እንዴት እንደሚላክ ፋይናንሶች ስለሆነ የሚያለ- የሚያውቁት እነሱ ነው መጠየቅ ያለብን እሺ።
እሺ